ጎባድ ሎጂስቲክስ ዋኮ መርዳው
ገብረ ጻድቅ ነኝ።
ወይ ገብሬ
መዘገብሽልኝ?
ምን አልከኝ?
እያመዘገብሽልኝ ነው?
ምን ነበረ ገብሬ?
ረስታሽው ኦኬ ሜሉን አናግራት ነው መሰለኝ አይደል?
ይሆናል።
ኦኬ እሺ። አይ ሄዳ ሄዳለች ያስተካከለችልኝ መሰለኝ።
ኦኬ አሪፍ። እንትን መዝገባ ላይ ነበር መሰለኝ እና ስንከፍትለት ስልክ check ስለሚያደርግ እንደሆነ አላ- አልከፍታለም። እሱ ላይ።
ምን አልከኝ ገብሬ? ጫጫታ አለ ከኋላክ መሰለኝ።
አዎ customer እየመዘገብኩ ነበር።
እሺ
ከዛ እ፣ ስልኩን ሰጥቻት ነበር እንድትመዘግብልኝ እና ምናልባት server ላይ ይዘው ስለሆነ አላውቅም አልከፍታለኝ እሱ ስልክ ላይ
ምን እኮ እንትን አላመጣላቸውም፣ ኮዱን አላመጣም። ከላይ የምንድን ነው consigner ነው driver?
መጀመሪያ መ- አይ edit እንድታደርግልኝ ነው እኔ ለእሷ የሰጠኋት ነበር።
edit ምኑን?
መዝገባው
okay የተመዘገበበትን ስሙን ነው።
ስም ምናምን edit እንድታደርግልኝ ነበር እና ምናልባት IP address ኡን እና ስልኩን server ላይ ይዛ ይዘው አልከፍታለኝ ስልኩ ላይ እኮ ቆይ ወይ እየመዘገበችልህ ይሁን እንደ አዲስ
እና እሱን check ለማድረግ ነበር።
ቆይ በቃ መል- መልሼ ልደውልልህ ልያትና እሺ ገብሬ